ጤና ይስጥልኝ አሊባባ።
ሰላም ነው እማ?
እግዚአብሔር ይመስገን።
ዲዛይር አለ እንዴ የለጠፈ የለጠፈ አለን ሀያ ሀያ አንድ ሀያ ሀያ ሁለት ሀያ ሀያ ሶስት አለ ሀያ ሁለቱ ስንት ነው እማ?
ሀያ ሁለቱ ሀያ ዘጠኝ የሚባል አለን። አንድ ሚሊዮን ባንክ መመቻች አይ cash ፈልጌ ነበር።
እኮ ይኖ- ሀያ ሀያ ዘጠኝ ያለን ድርድር ይኖረናል።
እህ አሀ ባንክ ገና የሚመቻ
ምን አለን ያለው ሀያ አንዱስ
ሀያ አንዱ ሀ- ሀያ ሰባት ከሀምሳ ሀያ ሰባት ከሀምሳ እሱ ባንክ የለውማ።
አለው ሁሉም መኪኖቻችን ባንክ አላቸው።
እህ እሺ ሀያ አንዱ እስከ ስንት ይመቻችለታል ባንክ?
እ፣ ሀያ አንድ እስከ አንድ ሚሊዮን እስከ አንድ ሚሊዮን እ፣ ያኛው ደግሞ ድ- ውስ- ድርድር አለው አይደል?
አዎ
እሺ ያለጠፈ ስንት ነው እማ ከቤት?
ያለጠፈ አሁን ላይ ያለን ሀያ ሀያ ሁለት አለን ሶስት ነጥብ እ፣ ሶስት በ cash በባንክ ሶስት ሲሆን ነጥብ ሶስት ሶስት?
ነጥብ አራት
እሺ እሺ አመሰግናለሁ። እሺ
እሺ